ልዩ ጤና ይስጥልኝ ቃል ኪዳን ከሚስቴ ትምደዶ
አላስገቡም ምን አሉኝ?
ብትደውልና ምናምን ገንዘብ ወደ አበሴኒያ ስንት ብር ነው?
ሶስት ሺህ አምስት መቶ ነው።
የመቼ ነው?
የአራት ሰዓት ነው አሁን ዛሬ።
እሺ አንድ መስመር ላይ ጠብቁኝ።
ዜሮ ዘጠኝ
በዚህ አይደለም?
አይደለም እሺ ዜሮ ዘጠኝ ዜሮ ስድስት እሺ ሀያ እሺ ዘጠና ዘጠና ዘጠና ዘጠና አዎ።
እሺ እሺ process ላይ ነው ይገባሎታል ይጠብቁት።
አዎ መቼ ለዛሬ ነው?
አዎ ይገባሉ።
እሺ እሺ መልካም ቅዱስ